ጤና ይስጥልኝ Hello Visa ጆሀና ነኝ ባኮምን አይንቴ ጉዞ መረጃ አንስቶ
ጤና ይስጥልኝ።
አብሮ ይስጥልን።
የምትሰጡትን service ማወቅ ፈልጌ ነበር።
እኛ የምንሰጠው እኛ ስለምንሰጠው service ማወቅ ፈልገው ነበር። እኛ የምንሰጠው የጉዞ መረጃ መሟላት ያለባቸውን document ኦች፣ የትኬት ዋጋዎች፣ bank statement፣ የኤምባሲ አድራሻዎች እና ጉዞ እና ጉዞ ነክ የሆኑ መረጃዎችን ነው የምንሰጠው ደንበኛችን።
Okay እንዲህ consultancy አይደለም።
የእኛ consultancy አይደለም። ስለ ጉዞ ነክ መረጃዎችን ነው የምንሰጠው ደንበኛችን።
ኦ እሺ፣ እሺ፣ thank you።
ተጨማሪ ጥያቄ ያለዎት?
አይ የለኝም።
Hello Visa ስለደወሉ እናመሰግናለን። መልካም ምሽት።
እሺ፣ thank you።